ቤት
ብር ሄዶ ረግተን ነበረን እና አልገባልን ነው እስቲ ቤት ስልክ ይሄ ነው
አይደለም ዜሮ ዘጠኝ ዘጠና ሶስት ዜሮ ዘጠኝ ዘጠና ሶስት እሺ ዘጠና አምስት እሺ
ሀያ አራት አስራ አምስት okay sorry ቆይ ዜሮ ዘጠኝ ሰላሳ ሶስት ይቅርታ ተሳስተህ ነው ተሳስቼ ነው ዜሮ ዘጠኝ ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት እሺ
ዜሮ ሁለት
እሺ ሰባ አንድ አስራ ሰባት
ስንት ብር ነው
ወደ አርባ ሺህ ብር መሰለኝ አስራ አምስት ሺህ እና አስራ ሰባት ሺህ እና ሰባት ሺህ ዱኳን ገቡ hello ወይ አስራ ሰባት አምስት እና አንድ ሺህ ተደርጓል። ከዛ ደግሞ ሁለት ሺሁንም ይሄው እያደረግኩልህ ነው። አሁን ይገባል። እሺ